ሄሎ ሄሎ
ሰላም፣ አሁን ደውዬ ነበር ትኬት አስቆርጬ እሺ ልክ ያለው ትኬት ምናምን ቆርጬ፣ ግን አጋጣሚ አሁን በሌላ ሰው ስልክ ነው ያስያዝኩት። እኔ ስልኬ screen ኑ ፈሶ ችግር- ችግር እ፣ የለውም ካስተካከልኩ በኋላ በእኔ ስልክ እሱ text ቢያደርግልኝም ችግር የለውማ።
ችግር የለውም።
text ኡን ሳሳያቸው ከሰው የተላከ text ነው ብሎ እንትን እንዳይል ብዬ ነው።
ምንም- ምንም ችግር የለውም።
በ- እሺ አባሽ ቴንክ እሺ እሺ እናመሰግናለን።
እሺ እሺ
Thank you.